አይነሱትም
ሄሎ
ጤና ይስጥልኝ ታሪፍ ነው የምንደውልዎት ማለት ይባላለሁ እሺ ሰላም ነው እግዚአብሔር ይመስገን ትናንት ደውለውልን ነበር እና የሚፈልጉትን እርዳታ አገኙ
አዎ አዎ አገኘ ነው
ሌሎ መስመር ላይ ያሉ መስመር ላይ ያሉ
መች ትናንት ደውለውልን ነበር በዚህ ቁጥር አዎ አይ ነገረችኝ አስተካከለችልኝ ተስተካክሎሎታል አዎ አዎ አዎ እሺ ደንበኛችን ሌላ ጊዜ እንደዚህ አይነት ጉዳይ ካጋጠሙት ደውለው እርዳታ ማግኘት ይችላሉ እሺ እናቴ መልካም፣ እሺ።
አመሰግናለሁ እሺ እሺ